ሄሎ ወይ እሺ፣ ተቋረጠ። የቅድሙ ኦርደር ነበር ንገረኝ።
እና በዛ ኦርደር ምክንያት ነው ስጨርስ ደውል የተባልኩት። ከስ- በጣም ሩቅ ነው። ፒን ራሱ በጣም ይጎዳኝ ነበር።
ከስተመራ ሎኬሽን ቀይራ ነው ካስተምሯ ጭራሽ እራነጋ ያለው ያ ልጅ ያለበት ወንዝ ተሻግሮ ሲሆን ምን አይነት እንደሆነ አላ ወንዝ ተሻግሮ አረ በጣም ብዙ ርቀት ነው የሄድኩት።
እሺ እሺ።
አሁን ለማንኛውም ይሄኛው ልጠይቃቸውና ዘጠና አስራ አራት ነው እ?
ዘጠና አስራ አራት አይደለ አ ጨርሰኸዋል አይደል?
አ ለሌላ ሰው አዛ ነው ለራሷ እሷ ሌላ ቦታ ሆና ለሌላ ሰው አዛ ነው።
እሺ። ለማንኛውም እጠይቃቸዋለሁ። እሺ እሺ on time እንዲያስተካክሉልህ እነግርልሃለሁ። እሺ እሺ